ጤና ይስጥልን ቤስት
hello brother፣ hello ሰላም ነው?
አ፣ ቅድም ደውዬልህ ነበር።
እሺ
አ፣ እንትን ምንድን ነው ልኬ ልኬዋለሁ ቴሌግራም ላይ ቤስት ቤስት ስፖርት team የሚል ላይ ልኬዋለሁ።
አዎ ምን ነበረ? ይቅርታ አ፣ እንትን ምንድን ነው ይሄ አ፣ ቦ- አ፣ ቬጋስ ቦናንዛ ቦል ላይት game አለ አይደለ? በ special game ውስጥ እሺ እሱን አ፣ እየተጫወትኩኝ ሳለ እሺ አ፣ ሁሉንም ትኬት ነው የምቆርጠው በአስራ ስምንት ብር ማለት ነው። ሁለት ሁለት ብር ወ- ዘጠኝ ትኬት ነው ያለው። አስራ ስምንት ብር ይመጣል።
አ እና በዛ በ- ረጅም እየተጫወትኩኝ ነው እና በመሀል ደግሞ አሪፍ እ፣ ቦነስ እ፣ ጎል አገኘውና በዛ እ፣ በልቼ ነበር። ጨዋታው በመሀል አላለቀም እና በመሀል ሳያልቅ ስልክ ተደውሎብኝ እ፣ ኔትወርኩ stuck አድርጎ ነበር። በዚህ መሀል ደግሞ ያሸነፍኩት amount አልገባልኝም። ሌሎች በሌሎች ትኬትም የተወሰነ አሸነፍ ያለው ዋናው ግን high እንትን ያለው ይሄ ቦነስ ያገኘሁበት ነው። ለምልክትም አራት መቶ times ነው የመጣው ቦነስ እንትኑ ማለት ነው።
አ ቴሌግራም ላይ አውርተውናል። አ?
እህ ቴሌግራም ላይ
ቴሌግራም ላይ አሁን የጻፉልህ ነው። ደውዬ ልነግረው ላክልንና che- ቲኬቱን check እናደርግልሃለን ብሎ ነበር።
እሺ እሺ አይ ጽፈንሎታል ቴሌግራም ላይ አሁን እ፣ ስልክ እያወሩ ስለሆነ update ስላላደረገ ነው። ቴሌግራም ላይ ግን ጽፈንሎታል አሁን
okay ችግር የለውም። በ PC እያየሁት ነው። ስንት ብር እሺ።
ነው ያልገባ?
አ አ እሺ ችግር የለውም። እሺ
እሺ እዛው ላይ ይጻፉልን እዛው ላይ እናወራ እሺ